ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
ጤና ይስጥልህ።
አብሮ ይስጥልን።
ቢሮ እዛ ወደ ወርክሾፕ መጥቻ አናግሬው ነበር ጠዋት እ፣ ስራ driver እና ከሰዓት ደውልልኝ ብሎኝ ነበር።
hello፣
hello hello ይቅርታ።
ሀሎ
hello፣ አሁን ይሰማል። ምን አሉኝ? ይቅርታ።
ጠዋት ወርክሾፕ መጥቼ አናግሬው በዚህ ደውልልኝ ከሰዓት ብሎኝ ነበረ በ driver
እ፣ ቄ- እ፣ የእኛ ጉዳይ ኦን ቢሮ ነው።
አዎ ቢሮአችን መጥተው ነበረ።
አዎ ጠዋት መጣሁኝና የሆነ ሴቶች ስልጠና ምናምን ነበር አዎ፣ ከሰዓት ደውልልኝ ምናምን ብሎኝ ነው።
ደውለው ይመዝገቡ ነው የተባሉት ወይስ እ፣ እንዴት ነው አዎ ይ- ደውልልኝ ነው ያለኝ።
የተባሉት ደውለው?
አዎ አዎ አዎ መዝገቡ እ፣ hello?
እንትን እኔ አቤት አቤት። hello
hello፣ አይሰማም? ሀሎ ሀሎ hello